ነኝ ራኬ ቆዳ ክሊኒክ። ሄሎ
ሄሎ ጤና ይስጥልኝ። ራንክ የቆዳ ክሊኒክ
ኧረ አማርኛችንን ይቻላል። አይ ተማር።
እሺ፣ ራንክ የቆዳ ክሊኒክ ነው የደወልከው?
አይ እሺ።
እሺ፣ ምን ታዘዝ?
እ ቲኬት ፈልገ ነበር።
ትኬት አዎ ይሄ ስልሳ ሰባት ዘጠና ሰባት ነው የደወልከው? ለዛ እ ስልሳ ሰባት ዘጠና ሰባት ነው የደወልከው። አየር መንገድ አይደለም።
ስልሳ ሰባት ዘጠና ሰባት አየር መንገድ አይደለም። ይሄ አ ምን ሰማንያ ሰባት ብለህ ደውልላቸው። አየር መንገድ አየር መንገድ ስንት ነው?
ስልሳ ሰባት ሰማንያ ሰባት ብለህ ደውልላቸው። አየር መንገድ ሰማንያ ሰባት ስልሳ ሰባት ሰማንያ ሰባት አዎ።
እሺ። ቴንክ ዩ ቴንክ ዩ እሺ